አይደለም።
ሄሎ ሄሎ፣ ሰላም ጤና ይስጥልን።
እግዚአብሔር ናሆም ኖት?
አዎ ከ ChipChip ነበር የምንደውለው። ዛሬ ያልተቀበሉ product አለ?
ያዘ እንትን ምንድን ነው ድንች በአስራ አንድ የታዘዘ ነበር June አስራ አንድ ላይ በዚህ ስልክ okay። የ chips ድንች አዎ ሰላሳ ኪሎ አልደረሰኝም ሰላሳ ኪሎ okay። የት አካባቢ ነው የሚመጣሉት?
ጋርመንት
ጋርመንት አዎ ግራር ፓርክ
ምን አሉኝ?
ግራር ፓርክ ልዩ ቦታ
ግራር ፓርክ ጋርመንት።
አዎ
እሺ፣ ስልኬ መልካም ዝግ ነበር የዛን ቀን okay okay። ነገ መቀበል ይችላሉ አይደለ?
አዎ ነገ አለው
እሺ፣ መልካም ምሽት። እሺ